ሄሎ
ሄሎ
እምብርናች የማታ ማታ ላይ ከቴሌ ብር ሶስት መቶ ብር አውጥቼ ነበር ከቻምባ ቤት።
ወደ ቴሌብር ነው ወይስ ከቴሌብር ላይ?
አይ ከቴሌ ብር ላይ ቻምባ ቤት ደግሞ አልገባም። ቴሌ ብርም ወጥቷል።
እሺ ስልክ ቁጥር ስጠትና ቴሌግራም ላይ ይልካሉ። በሱ
ያ- አስር ቤት ነው ይሄ የሚደውልበት ዜሮ ዘጠኝ ስልሳ
አ- ዜሮ ዘጠኝ አስር
ስልክ ቁጥር ልስጦትና በዛ ስልክ ቁጥር ይልኩልናል። ለኛ
እሺ
ዜሮ ዘጠኝ ስልሳ
ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሰባ ሁለት
እሺ ሰባ ሁለት
አርባ ሁለት
አርባ ሁለት ሰባ ሁለት
አርባ ሁለት እሱ ያስተካክላል።
በዚህ ቁጥር ቴሌግራም ላይ ላኩ።